ጄሌጋሽስ ነይማ ነኝ። ምንድን ነው?
አቤት ንጥል እንትን ስለ ህግ ለማማከርበት ይቻላል።
እንትን የአባቴ የሁለት ቤት ነው፣ ሁለት ሚስት ነው ያለው እና በመሀል አንዴ ሞተ።
ትንሽ እንትን ይገኛልሽ ከትንሽ ብጀምር።
እሺ፣ ስሜ ለምለም መለሰ።
እሺ ለምለም፣ እሺ ወደ ጉዳይሽ መቀጠል ትችያለሽ።
እሺ፣ አባቴ የሁለት ቤት ነበረ እሺ እና ሁለታችንም በሰላም እየኖርን እና አንድ ግቢ ውስጥ ነው የምንኖረው። የሚጠው ቤት የእነሱ ነው፣ ያንሳል ሰውን ነገር እነሱ ይበልጣል። ተጠቃሚ አሁን አከራይተው የሚጠቀሙ እነሱ ነው። እንደዚህ ባለበት ደግሞ እኛ ምንም አላልንም ብለን ኖር የነበረው ሞት አባታችን አሁን ዘጠኝ ዓመት ሆኖታል እና በመሀል የእሷም የእነሱ እናት ሞተች፣ የእኛ እናት ሞተች። አሁን የክስ ወረቀት አመጡ ማለት ይገባ የአባታችን ንብረት እኛን እንድለው ማመ- አስ- ማመልከቻ አስገቡ እና ፍርድ ቤት እያለ የተነጋገርን በቃ ከክስ ደረጃ ሳይደርስም እንዲሁ በቃ ይሄ ይገባኛል እያለን የተስማማን በማ- ባለንበት ሰዓት አሁን ደግሞ እኛ ምንም በማናቅበት የንዛዜ ወረቀት አለን ዳታችን አባታችን ተናዟል ብለው ወረቀት አመጡ።
የምዛዝበት ደርሷችሁ አዎ እ? አዎ ደርሶናል።
ስንት ናችሁ ወራሾች ባጠቃላይ?
አጠቃላይ አስራ ሁለት እነዛ ሰባት እኛ አምስት ነን።
እህ፣ በጋራ ነበር እስከዛሬ ሲጠቀሙ ነው።
አ በይበልጥ እነሱ ናቸው የሚጠቀሙት። የቱን ቢሲ እነሱ ዘጠና ስምንት ነው፣ እኛ ስልሳ አምስት ነው። አብዛኛው እነሱ ነው የሚጠቀሙት። ያም ኖሮ እኛ ዝም ነው ያለው። እናታችን ደግሞ የመጀመሪያ ሚስት ናት።
እሺ የት ነው የሚገኘው እ፣ ንብረቱ?
ወደ አማኔል አካባቢ አማኔ ቤት ነው።
አ
እዚህ አዲስ አበባ ውስጥ ነው።
አ አድባ
ምን አይነት መኖሪያ ቤት? ምን አይነት ንብረት?
ሄል የንብረት
ይቆራረጣል። ጥፍ አይነት ነው ማለት ቤተሰብ ነው።
ሄሎ
አይሰማም?
ድምፅ ይቆራረጣል። ድምፅ አሁን አይሰማም?
ሊቋረጥ ሄሎ
እሺ መልሰን እንደምንልታለን።
እሺ